Hello Hello ሰላም ነህ?
እግዚአብሔር ይመስገን። ምን ነበር?
ትኬት ቦነስ አስለቅቅ ነበረ።
እሺ cashier code ኡን ይዘኸዋል?
አስራ አንድ እሺ አንዴ ጠብቀኝ።
እሺ
እሺ ንገረኝ አሁን።
አስራ አንድ እሺ ዜሮ ስድስት ዜሮ ስድስት አርባ ስድስት እሺ ሀምሳ ስድስት
ሀያ ብር አለው። እሺ ተመላሽ።
ለቀሻዋል?
አዎ ተለቋል። ሀያ ብር አለው።
እሺ እሺ እናመሰግናለን።